ጤና ይስጥልኝ። በስፖርት በኩል ምን እርዳዎት?
hello deposi- deposit አላደረካቸውም እና
ማን ልበል?
ያው መጨረሻ አርባ አንድ አሁን message በቴሌግራም እንዲያም ስምና ስልክ ቁጥር ልከዋለሁ እና የብር መጠን ደግሞ መቶ ብር ልከዋለሁኝ።
ማን ልበል? ስሙ ማለት ነው። ሁሴ- ሁሴን መሐመድ አደም
የቴሌግራም ስሞት ሁሴን ነው የሚለው
የቴሌግራም ሁስ- አ- አ- ሁሴን ድሮ ጉባ ነው።
እም?
አሁን ነው እንዲያውም የላኩት የሆነ መልእክት ል- ል- ላኩ ል- ልልከው እንዳሁን ሀይ ሀይ ብለው ይላኩሽ ወይ?
እሺ አሁን እዛው እያለሽ ይደርስልሻል።
ሄሎ ሄሎ